ሄሎ
ሄሎ አቤት፣ ጤና ይስጥልኝ። ምን ልርዳዎት? ሄሎቢል
ብዙ ትኬቶች ይገኛል።
አዎ፣ ትኬት ማለት እድሎትን መሞከሪያ ነው። የቴሌቪዥን coin ጥያቄና መልስ ነው የሚመልሱት።
እሺ፣ አሁን በሰላሳ ቀናት ስልሳ point ኦች አለኝ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
እሺ ከዛ ሰባት ቁጥር ይጫኑ ነው፣ ቋንቋውን አማርኛ ያደርጋሉ።
እም፣ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎትን ይሞክሩ የሚላለ ትኬት ሲኖሮት እድሎትን ይሞክራሉ። ሶስት ቁጥር ላይ
እሺ coin ሲኖሮት ጥያቄና መልስ ይመልሳሉ።
point አለኝ። አዎ እሺ፣ አዎ፣ ስለዚህ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማት አለው። ኮይኑ ወደ ትኬት እቀይርልዎታለሁ ከፈለጉ።
እሺ እፈልጋለሁ።
እሺ፣ መስመር ላይ ጠብቁኝና ልቀይርልዎት። ዜሮ ዘጠኝ አስር ነው አይደል ስልኩ?
አዎ
እሺ፣ አንድ ኮይን አለው፣ ስልሳ ትኬት አለው።
አዎ፣ ስለዚህ ስልሳ አንድ ሆኖልዎታል። ይጠቀሙ እድሎትን።
እሺ፣ በትኬቱ ማለት ነው።
አዎ